ሄሎ ጤና ይስጥልኝ Donkey ነው የምንለብሰው
ኦንላይን ምዝገባ ፈልገን ነበር።
ጌሻ ነው
ሀረር እና stand-up comedy ነው ወይስ ምን ነበር የፈለጉት?
ምን አለ stand-up comedy ነው ምንድን ነው የፈለጉት?
ኦንላይን ምዝገባ ነው መማር ፈልገን
እና ወ- ወጌሻ ለ YouTube ነው ወይስ ለምን ነው የፈለጉት?
ጌሻችሁ እሺ
እሱ ላይ ነበር የፈለግን።
ተመዝግበውት?
እ? አዎ መዝግበኝ
እሺ ስሞትን ይንገሩኝ።
አብይ አስፋው
አብያ ይቅርታ።
አብይ አስፋው
እሺ ስልክ ቁጥር
ይህ- ይህን ስልክ ነው ይንገሩኝ ይንገሩኝ እኔ ጋር ስለማይወጣ።
ዜሮ ዘጠኝ እሺ
ዜሮ ሰባት ዜሮ ሰባት
ዘጠኝ ዜሮ ሰባት እሺ ይፍጠኑ
አርባ አርባ
ሰማንያ ስድስት እሺ
ሰማንያ አራት
አድራሻ
ሀረር
እሺ class ን online
እ?
class መማር የፈለጉት አሉ። ማስታወቂያው ምን ላይ ነበር የሰሙት?
በእንትን ዘ- በ YouTube አይቼው
YouTube አለ።
እሺ account እንልክለታለን።
እሺ እ፣ አጠቃላይ credit hour ኣችን ከሀያ credit hour ነው። አጠቃላይ ሀያ credit hour ነው። ለአንድ credit hour ሰባት መቶ ሀምሳ ብር ነው። ስለዚህ በአጠቃላይ አስራ አምስት ሺህ ብር ነው። class የሚቆየው ሶስት ወር ነው። በሳምንት ሶስት ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ ነው። ስለዚህ ሁለት class አልፈውታል።
ነው አ
እሺ እሺ account እንልካለን።
እሺ እሺ ደህና ይደሩ።
አንድ ነው እሺ።
እሺ
Hello hello።
አቤት
ስንት ነው ያልክ? ክፍያው ምን አሉኝ?
ክፍያው ስንት ነው?
አስራ አምስት ሺህ አስራ አምስት ሺህ አ ቅድመ ክፍያ ነው። በአንድ አት- የሚከፍል አጠቃላይ አጠቃላይ አጠቃላይ ስንት አ።
ሲስተም ምን አሉኝ?
ስንት ሲስተም ነው?
ምን አሉኝ?
ስንት system ነው? በአጠቃላይ ነው የሚከፈለው በያም አ በአጠቃላይ በሶስት ወር አስራ አምስት ሺህ ብር ይከፍላሉ አሁን ሲመዘገቡ። ከዚያ ደረሰኙን የከፈሉበትን እና ኢሜል ህይወትን ዲስል በዜሮ ዘጠኝ ሰባ አምስት ቤት ላይ ይልኩልና እና እ፣ ይላክልዎታል። በሱ ክላስ ይጀምራሉ።
ኦኬ
እሺ አመሰግናለሁ።
ስለ ደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ እሺ